Hello ጤና ይስጥልኝ። ጤና ይስጥልኝ። ወደ ፈሊጡ ሰው ሐሙስ የደወሉት
እኔ መረጃ ፈልጌ ነበር። ግን ይችላሉ። ስለምን ቤት አክሲዮን
እ?
ቤት ነው ወይስ አክሲዮን ነው የሚፈልጉት?
ቤት ቤት ነው።
አዎ፣ እሺ አሉ እ፣ የተለያዩ site ኦች ላይ የተለያዩ እ፣ አፓርታማ አፓርትመንቶች አሉ የ- በማለቅ ላይ ያሉ አፓርትመንቶች ማለት ነው። እ፣ ዘጠኝ site ኦች አሉ። ቦሌ፣ ሜክሲኮ፣ ቫቲካን፣ CMC፣ አያት፣ Summit፣ ጣፎ፣ ጀሞ እና ትውልድ ምቱ በተለያየ ካሬ ባለ አንድ ባለ ሁለት ባለ ሶስት በተለያየ አማራጭ አቅርበናል። Hello
ያ ቤት
እና የት የት ነው የሚፈልጉት እርስዎ?